ጤና ይስጥልኝ ጉዳይ ሀና እባላለሁ። የምንረዳው
አሁን ብያችሁ ነበር ተመላላሽ የቤት ሰራተኛ
እሺ፣
ተመዝግቤ ነበረ ሀና ብያቸዋል።
ሀና አዎ በዚህ ስልክ ነበር ያስመዘገቡት።
እ- በዚሁ ቅድም እኮ ነው ተቋርጦብኝ ነው ከአምስት ደቂቃ በፊት ምናምን
እሺ፣ እኔ አልነበርኩም ያወራሁትና ወይ መልስ አንድ ስደውሎ ታደርጋለሁ።
እሺ እሺ እሺ፣ እሺ፣ መልካም ቀን አልቼውም